ጤና ይስጥልን ቪዛ ኢትዮጵያ የደን የባኩት ምልድረስ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ትናንትና አስመዝግቤ ነበረ፣ ግን የተ- ከቢዚያ እየተሰጠኝ ኮድ ስልክ ላይ ስለነበር ከስልክ ጋር አብሮ ጠፍቷል።
ምን እና አለ?
ስም ነበር ትናንትና አስመዝግቤ ነበረ እሺ
እና ኮድ ብለሽ ነበረ
ኮድ ተነግሮት ነበረ።
መጥቶ ሰርቶት ነበረ አውጥታ አስመዝግቤ ማለት ነው።
ድምጾት ይቆራረጣል። ወጥተው ያውሩኝ የባኩትን
hello
ይሰማል ደንበኛችን።
ጤና ይስጥልን።
አብሮ ይስጥልን።
አንተን ትናንትና ገና አስመዝግበን ነበረ machine የ draft machine እሺ መጥቶ ሰርቶልን ነበረ።
እህ ከዛ አሁን መልሶ ብዙ ሳንሰራበት አንድ አምስትም ጃምቦ ሳንሰራ ይጠጣል ከት ይጠጣል።
ድምጾት ትንሽ ይቆራረጣል። እሺ ወጥተው ያውሩኝ።
እሺ ውጭ ልውጣ። አሁን ይሰማል ይሰማል።
ይሰማኛል። እኔ hello hello hello
ድምጾት ይቆራረጣል ደንበኛችን በመሃል አወራርተን
አሁን ይሻላል።
ከአንትና ቅሬታ እንትን ጥገና እንትን አስበን ነበር ማሽን
እኔ ወይኔ ተመልሼ ልደውልሎት እየተሰማኝ ስላልሆነ እሺ